hello ሰላም ጤና ይስጥልን Best Bet
ወይ ቤቲ ሰላም ነው?
ሰላም ነህ?
እንዴት ነሽ?
አለን አለን።
አንድ win አድርጌ ነበረ ግን ነጭ ነው ያደረጋችሁት። አንድ የተቋረጠ ጨዋታ ነበረ።
postponed አለ
አዎ የተቋረጠ አለ ግን እናንተ አላረማችሁ፣ win ም አላራችሁ፣ ምንም አላራችሁ።
እ postponed ከሆነ ሀያ አራት ሰዓት ጠብቃለህ ሀያ አራት ሰዓት እ ሀያ አራት ሰዓት ባለፈው ግን እኮ አልጠበቅንም፣ ወዲያው ነው የገለበጡት።
አይ ሀያ አራት ሰዓት ይጠብቃል postponed ከሆነ ከዛ እንትን አርሚዋ ሌሎች እ አርሚዋ እስከዛ ሌሎቹን እኮ ምናልባት ይኸውልህ ጨዋታው ከሀያ አራት ሀያ አራት ሰዓት ውስጥ ከገባ ተብሎ ነው። እሺ
ስለ ታዞ ነው የሚሆነው።
እ
ሀያ አራት ሰዓት ታዞ ነው የሚሆነው።
አዎ በቃ ስለዚህ ሀያ አራት ሰዓት ልጠብቃ እ
ልጠብቃ አዎ ትንሽ ጠብቅ
ወይ ብትሞክሪልኝ ኮዱን ልንገርሽ።
እ ብትሞክሪልኝ cashier ኮዱን ነገር እሺ እሺ አንዴ ጠብቀኝ እሺ። ንገረኝ cashier ኮዱ አስር ስልሳ ስድስት
ይቅርታ
no
አስር ስልሳ ስድስት እሺ
ሀያ ስድስት ሀያ ስድስት ሰላሳ ስድስት ሰላሳ
ሌላም አለ ልንገርሽ።
ቆይ አንዴ ያላረመው ሀያ አራት ሰዓት ስላልሞላው ነው። እሺ postponed ሆኗል፣ ግን ሀያ አራት ሰዓት መሙላት አለበት። ቢያንስ ዛሬ እስከ ሀያ ሁለት ሰዓት ማለት እ፣ አራት ሰዓት አይደል?
አዎ አራት ሰዓት ድረስ መጠበቅ አለበት።
አይ ሰላም ሁኑ።
እሺ መልካም ቀን።